ሄሎ ጤና ይስጥልኝ።
ሄሎ፣ አቤት
Donkey Tube ላይ ልጅ ለማስመዝገብ ነበር። እጹብ ድንቅ ልጆች እሺ፣ የስንት አመት?
እ፣ ስድስት አመት
እ፣ እጹብ ድንቅ ልጆች አምስት አመት እና ከዛ በታች ነው የምንመዘገበው።
እ፣ ግን ገና ስድስት አመት አልሞላትም፣ ይቀራታል።
እ፣ እኮ አምስት አመት እና ከዛ በታች የሆኑ ልጆችን ነው የምንመዘግበው።
እኮ ስ- አምስት አመቷ አሁን ነው ገና አልሞላትም ስድስት።
እሺ ልጅ ናት ላንቺ? ሴት ናት?
አዎ ሴት ናት።
እሺ ስሟና የቤተሰቦቿ ስልክ ትነግሪኛለሽ?
እሺ እሺ።
እሺ ማን ነው ስሟ?
ስም- ስሟ ዲቦራ መስ ትባላለች።
እሺ ስልክ እ፣ አምስት አመቷ ነው አይደለ ያልሽኝ?
አዎ አዎ አምስት አመት።
እሺ ስልክ ቁጥር ንገሪኝ የቤተሰብ ዜሮ ዘጠኝ እሺ ሰላሳ ዘጠኝ ሰላሳ ዘጠኝ ሀያ
ሀያ ስልሳ ዘጠኝ እሺ ሀምሳ ዘጠኝ
የት አካባቢ ነው አድራሻዋ?
እ፣ ኮዬ ፈጬ ኮዬ ፈጬ
እሺ ያንቺ ስም አለ በል
እባላለሁ።
ማን?
መሳይት መሳይ። ሄሎ እሺ ወይዬ እሺ
ብሩክታይት መሳይ እሺ ይባላል።
ስልክ ቁጥር ንገሪኝ አንቺን ዜሮ ያንቺን ዘጠኝ ስልክ ንገሪኝ
ዜሮ ዘጠኝ ዜሮ ዘጠኝ ሀያ ስምንት
ሀያ ስምንት ሀምሳ ሁለት
ሀምሳ ሁለት አስራ ሰባት
እሺ ሰማንያ ሁለት
እሺ እሺ አመሰግናለሁ እንደውላለን እሺ እሺ